በነፃነት የተበራ መረጃ ማዕከል በአብዮት መምህር ዳዊት
ሄሎ እኮ ምንድን ነው የምለው?
ሄሎ ሄሎ ጤና ይስጥልን ሄሎ ሰላም ነው ሰላም
አለን። የትኬት አስቀይረኝ ነበርና ቀኑን ለማወቅ ፈልጌ ነበር።
እኛ ጋር ነው ያስቀየሩት አዎ
እ፣ ከየት ወዴት ነበር
ከኢ- ከአዲስ አበባ ወደ ኳታር
ከእኛ ነበር የገዙት ትኬቱን ከእኛ ገዝተው እዚህ ነው ያስቀየሩት አይደለም። የ- የተገዛው ትኬቱ ከኳታር ነው። እዚህ ነው የተቀየረው ግን በእኛ ሰማንያ አንድ ሰማንያ አራት ላይ
አይደለም okay ስልሳ ሰባት ሰማንያ አራት ላይ እ?
ስልሳ ሰባት ሰማንያ አራት ላይ ቢሮ Ethiopian Airlines ነው የተቀየረው።
okay እንደዛ ከሆነ እሺ እ፣ እነሱ ናቸው ማየት የሚ- ማየት የሚችሉት
ራሳቸው አ ራሱ የቀየሩላችሁ ናቸው ማየት የሚችሉት እሺ፣
እሺ ሌላ መረዳት ነገር ይኖራል
አይ የለም።
እሺ ደውሉ እናመሰግናለን መልካም ምሽት ይሁን እንላለን